ሄሎ
ሄሎ
ወየ
ሰላም ነው?
እግዚአብሔር ይመስገን። የሰማንያ ሁለት ሰላሳ አራት
አዎ እ፣ መኪና ፈልጌ ታክሲ ነኝ።
ነበር።
ምን መኪና ፈለግ?
ኮሮላ።
ኮሮላ አለኝ።
okay እሺ።
khaki color ኡን አይተህ ነው?
አዎ khaki color ኡን አየሁ ቲክቶክ ላይ።
አዎ ሁለት ሚሊዮን ሶስት መቶ ሀምሳ ሺህ ብር
ሁለት ሺህ ስንት ነው?
ሁለት ሺህ ሶስት ዘጠነኛ ወር ነው።
ኦኬ ራስሽ አዘጋጅ ያለው አለሽ ኦኬ ሁሉ ነገሩ ሰላም ነው።
አዲስ ነው መኪናው። ምንም እ፣ ስም አይዞም። አሁን ነው ከኮርስ ቀየረው። በሙሉ ውክልና እሰጥሃለሁ።
መዞር አይችልም።
የሆነ ሰጥ የመለወጥ አዎ፣ አሁን ነው የቀየር ነው ከኮርስ ውስጥ የድርጅት ነበር።
ኦኬ ኦኬ።
አዎ አዎ።
እና ስንት ስንት ይባላል መጨረሻ?
ሁለት ከሶስት ከሀምሳ ነው መኪናው ግን እ፣ ማለት ከ- ገዢ ከሆንክ አታልፈውም በእርግጠኝነት
አይደል?
በጣም አይ እኔ ጥሬ ነው አሁን መኪናው።
መኪናውን አዎ።
የፈለኩት ለራይድን መስሪያ እንዲሆን ነው።
ይሆናል። ኮርስ ውስጥ አስደርግልሃለሁ ችግር የለውም። በራስህ ትይዣለህ።
ኦኬ አዎ ኮርስ ውስጥ ከሆነ እ፣ ማዞር እንችላለን ችግር የለውም።
okay okay። እና እ፣ እኮ እንትን የለውም ቅናሽ የለውም በዛው።
ናና ካስፈተሽከው በኋላ የተወሰነ አስተያየት አደርግልሃለሁ።
okay የት አካባቢ ነው?
መስቀል ፍላወር ናዝራው የኔ personal ቁጥር
እ፣ አዎ እሱም ትሰጠኝ ደስ ሌላም አማራጮች አሉ?
አሉኝ። አዎ ዘጠኝ አስራ አንድ
ዜሮ አሉ።
ዘጠኝ አስራ አንድ ሀያ አራት ሀያ አራት ሀያ አምስት
አስራ አንድ ሀያ አራት ሀያ አምስት ሀያ ሀያ ሀያ አራት ሀያ አምስት ሀያ ሲ ብለህ ያዘውና